ተከራይ ቤት ነው ተከራይቶ ነው አዎ እናነሳዋለን። ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ዶንኪ ቲዩብ ነው የደወልኩት።
ቢሮአችሁ ለመምጣት ፈልጌ ነበረ።
ለምን ጉዳይ ፈልገውን ነበር?
አይ የሆነ ሰው እርዳታ ይፈልጋል እና እንግዲህ እሷ መጥታ ምናምን ልታናግራችሁ ትፈልጋለች እና office ኣችሁ የት እንደሆነ ጋ ነው ነው።
መልካም እሺ። ቢሮአችን የሚገኘው አበሩስ ህንፃ አራተኛ ፎቅ ነው፣ ቦሌ እ እ እ?
ቦሌ አበሩስ ህንፃ አራተኛ ፎቅ ቦሌ አበሮሽ ህንፃ አራተኛ ፎቅ።
አራተኛ ፎቅ okay እሺ። ስንት ሰዓት እዛ ላይ ነው ልምጣ?
የሚገኘው። እኛ ጠዋት ጀምሮ እስከ አስራ አንድ ሰዓት ተኩል ስራ ላይ ያለ ነው።
ከጠዋት ጀምሮ ነገር ግን አሁን አዎ እ፣ ምዝገባ የተወሰነ አቁመናል። ከአንድ ሺህ አምስት መቶ በላይ ሰዎች አሁን ላይ ስለተመዘገቡ እ፣ እነሱ እርዳታ አግኝተው እስኪጨርሱ ድረስ አሁን አዲስ ምዝገባ መዝገብ አቁመናል። ግን ደ- ሄደን ቢሮ እናናግራችሁ ካለ መጠን እናናግራችሁ ካላችሁ መምጣት
እሺ እሺ
ይችላል። አመሰግናለሁ። መልካም